ጤና ይስጥልኝ። እሺ ሰላም ነኝ። እባክዎ ምን ልርዳዎ?
እንዴት ዋላችሁ?
እግዚአብሔር ይመስገን።
ሰላም ነው። ባለፈው አርብ ዕለት ነበር። አሎ አቤት እና እንትኑ ሪፖርት አድርጌ የ transaction ስህተት ነበር እና እሱን ሪፖርት አድርጌ ያለው screenshot አድርጌ ልክ ያለው በእናንተ ቴሌግራም
ስልክ ቁጥር
አዎ በዚህ ቁጥር አመልቼ ነበር። መልስ የለም።
ደንበኛችን አንዴ መስመር ላይ ጠብቁኝ እንዲለውት
እሺ እሺ
መስመር ላይ ስላስጠበቅኩት ይቅርታ። ደንበኛችን አቶ በሀይሉ አድማሱ ናቸው።
አ አ
እሺ አምስት መቶ ብር ዊዝድሮ አድርገው አልገባውለት ነው
አ ተመዝግቦ የነበረው ይሄኛው ተመዝግቦ ተላልፎሎታል። ያው የታይሎስ ነው። በእኛ በኩል ታይቶ ሳይል ምን አሉ
ሲያልቅ ነው የሚመለሰው።
ሲያልቅ እኛ ራሳችን መልሰን ደውለን ነው
እስከ መቼ ነው ቢቆይ ነው
ያው ምን?
በወረፋ ይቆያል?
በወረፋ ስለሆነ እያስተናገደን ያለ ነው። ለሚያችን በወረፋው ይስተናገዳል በእኛ በኩል እናሳውቅዎታለን። እኔ ግን አሁን በድጋሚ ተላልፍሎታለሁ ስለቆየሁት ያውት ነገር አለ